hello hello
ሰላም ጤና ይስጥልን።
አብሮ ይስጥልን። ከአሰበ ተፈሪ ገራጅ ሱቅ ነው።
እሺ
AnyDesk ልከን ነበረ። account የሄለን አልሰራ ብሎ AnyDesk ልከን ነበረ። መልስ አልሰጣችሁም እስካሁን ድረስ።
አሰበ ተፈሪ ነው።
አዎ ገራጅ ማን ነበረ እ፣ እንትን ሄለን ያው እ ሄለን
ያዋራሽ ማን ነው?
እኔ እንጃ እዚህ እዚህ ላይ ደውዬ ነበረ። ያዋራችሁ ቴሌግራም ላይ ላኩ አላችሁ። ቴሌግራም ላይ ልከናል።
አንድ ጠብቂኝ። እሺ።